hello
hello፣ አቤት፣ ዋሽንግተን ነው የምደርደውት።
አይሰማም እንዴ?
ይሰማኛል።
OK፣ እንትን አላችሁ እንዴ? እንትን ለመጠየቅ ነበር። ስራ ምን
ስራ ያላችሁ እንዴ ልጆች?
ምን አለኝ?
ስራ
ድምፆት አይሰማኝም፣ ይቅርታ።
ቴዎትራፒ የልጆች አላችሁ ወይ?
የልጆች ቦሌ ቡልቡላ ያለው branch ኣችን ነው ያለ።
እ?
የልጆች ቦሌ ቡልቡላ ያለው branch ኣችን እዛ ነው የእናቶችና የልጆች ሕክምና የት?
የሚሰጥ። ቦሌ ቡልቡላ
ቦሌ
ቦሌ ቡልቡላ።
OK፣ እዛ ነው አለ።
አዎ
information ኡን ስላለ ልሰጥኛችሁ።
ቁጥር እሰጥዎታለሁ።
OK።
ስጦት
አ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት ዘጠና ስምንት
ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት አመሰግናለሁ።
እሺ እኛም እናመሰግናለን።